ሰላም ጤና ይስጥልን። hello hello፣ ጤና ይስጥልኝ።
ይስጥልን።
don't give አይ ነው ይመጣው
ስራ የስራ እንትን ልብስ እንደወጣ ሰምቼ ነው እና የደወልኩት።
ቪዲዮ link ቪዲዮ ስር link አለ፣ እዛ ገብተህ ይመዝገቡ።
ምን አለሽኝ?
ቪዲዮ ስር link አለ መመዝገቢያ።
okay፣ በ- በዛ ነው የሚቻለው።
አዎ
okay፣ መመዝገቢያ ሌላ መንገድ የለም።
እዛ ይመዝገቡ።
እሺ፣ እሺ።